ሄሎ ሄሎ።
አቤት ሰላም ጤና ይስጥልኝ።
እንደምን ናችሁ? ሰላም ናቸው። ቅድም እንኳን ዳውዬ ነበረ እሺ
message እስካሁን አልደረሰንም። በቃ በጣም ቆየብን። እንደው ለቲን ነበር ለማውጣት ነበረ ባንክ የፈለገው የልጄ ነበር
ምን አሉኝ? ምን ነበር ጉዳዩ?
message message message አልደረሰንም እስካሁን። በቀደም ራሱ ቢራችሁ ወጥቼ ነበር እኔ ማክሰኞ ዕለት
የምን message?
ናሽናል አይዲ
ይቅርታዬ፣ national ID የሚሰጥበት ቦታ አይደለም የደወልኩት።